Deposit ቴሌብር ጋር ላረከው ነበረ። ቴሌብር እና ፒቶ ማለት ነው እሺ
እና process እያሉ ነው
አዎ፣ ትንሽ ጠብቀው እሺ። አባ እ?
ትንሽ ጠብቀው እሺ።
ማለት ትንሽ ጠብቅ ማለት ይገባል ይገባል።
እኮ confirm አታርም እዛ ጋር
withdrawal ነው እንዴ?
Withdraw Okay። እኔ እኮ deposit መስሎ ነበር።
አኮ ወዲ
Deposit ነው withdrawal ነው አባ?
Withdraw withdraw ስልክ ንገረኝ። ዜሮ ዘጠኝ አስራ ሶስት እሺ ሀያ አንድ ሰላሳ ሰባት ሀምሳ አምስት አስራ ሶስት ሀያ አንድ አምሳ አምስት አረ ሀያ አንድ ሰላሳ ሰባት ሀምሳ አምስት
ስንት ብር ነው?
ሰባ መቶ ብር
አሁን ነው
አሁን ከሀያ ደቂቃ በፊት ነው። ሰላሳ ደቂቃ በፊት
አዎ፣ process ላይ ነው። እሺ እየገባለ ነው።
እና ምን ያህል ደቂቃ ይቆያል?
አላወቅኩም። አንድ ሰላሳ እ?
አንድ ሰላሳ ደቂቃ